hello ዋሽንግተን የተመረቋቸው ጤና ይስጥልኝ።
ሰላም
CT scan ፈልገን ነበር እናቴ
scan እ?
ምን አይነት CT scan?
abdomen ነው pelvic የሚል ነው የተጻፈልን።
እሺ፣ ቆይ አንዴ በትዕግስት እሺ፣ ጠብቁኝ።
እሺ፣ ችግር የለም። እሺ
እሺ አምስት ሺህ ሁለት መቶ ሀያ ብር እ። እሺ የት አካባቢ ነው?
እ፣ ቦሌ ሯንዳ ቦሌ ሯንዳ። አሁን ብንመጣ ይሰሩልናል አይደል?
እንሰራለን።
እሺ፣ ማ አመሰግናለሁ።
አምስት ሺህ ሁለት መቶ